ጤና ይስጥልኝ አስክሬን ማለት ነው። እባክዎ ምን ልርዳዎት?
ማይ በሪፍቴ ወደ ስልኬ ብር ትራንስፈር አድርጌ ነበር አልገባልኝም።
እሺ ወዴት ከሲቢ ብር ነው ያሉት?
እ
ወዴት አሉኝ?
ከሲቢ ብር ወደ አሪፍቴ በአሪፍቴ ወደ ቱዌክስ ስፖርት ልኬ ማለት ነው።
እሺ ምን ያህል ብር ነበር?
ሶስት ሺህ ብር
መቼ ነበር የሞከሩት?
ዛሬ አ- ከሰዓት በፊት
እሺ CBE ብር የሚጠቀሙበት ቁጥር አሁን የደወሉበት ነው?
አ አ እሺ ስም ይንገሩኝ የተመዘገበበትን።
አህዱ አሳምነው
አህዱ አሳምነው። እሺ ደንበኛችን የሰጡን መረጃ እኛ መዝግበናል። አሁን ስልክ ቁጥር እንስጦትና screenshot አንስተው ቴሌግራም ላይ ላኩልን።
ቴሌግራም ላይ ልኬዋለሁ። ያው መልስ call center የሚለው አይደለ አቶ ኤክስ ስፖርት ምናምን የሚለው ላይ ልኬ ነበረ።
እሺ እሱ ለቶክ ይሸጣል።
ስፖርቶች ነው ማለት ነው። ለእኛ ለአሪፍ ፔ ደግሞ እንዲልኩልን ሌላ ቁጥር ልንገሩት።
እ፣ okay በምን ለያዘው short number ነው ወይስ ሙሉ ቁጥር ነው?
አይ ሙሉ ቁጥር ነው ለመያዝ አይመቾትም።
okay እስክሪብቶም ስለሌለ አካባቢ እሺ ወይም ቴሌግራም የሚጠቀሙበት ቁጥር አሁን የደወሉበት ነው።
አ አ ስለዚህ እዛ ላይ ወይ እኛ ከአሪፍ ፔ መሆናቸው የሚገልጽ መልዕክት ላክልዎትና እዛው ላይ screenshot ኡን ይላኩል።
አሪፍ አሪፍ። እሺ thank you እሺ ደንበኛችን ሌላ ምረዳዎት ነገር አለ?
በቃ ያው ለ game ሟ ናት። ይችን ጠቅ ጠቅ አድርጊልኝ።
እሺ screenshot ኡን ይላኩልንና እንዲሰራ እናደርጋለን። ስለደወሉ አመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት ያለውን አስተያየት ያስቀምጡልን። እሺ ለእርስዎም መልካም ቀን።